Hello ጤና ይስጥልኝ።
አዎ። እሺ እንዴት ነው? ሰላም ነው?
ሰላም እንትን ቺፕ ቺፕ ጠዋት ላይ create አድርገን ነበረ ለቦሌ አራብሳ።
እሺ አንዴ check ታደርግልኛል?
እሺ ችግር የለም። ስልክ ንገሩ።
ዜሮ ዘጠኝ እሺ
አስራ አንድ አስራ አንድ ሀምሳ አንድ ሀምሳ አንድ
አስራ አምስት ዘጠና አምስት አስራ አምስት ዘጠና አምስት አዎ እሺ ፀሐይ ነው አለም ፀሐይ ነው የሚለው አዎ። አለም ፀሐይ እሺ አዎ ቲማቲምና ቲማቲምና አቮካዶ።
ሽንኩርት ቲማቲምና ሽንኩርት እ?
አዎ ቲማቲምና ሽንኩርት ሌላው በ- አቮካዶም አለ ግን በማህደር ነው እሱ በማህደር አዎ። ሞልተን አለ የቱን check አይደለ ላድርግልኝ?
group ኡን እ?
አዎ ሁሉም complete ሆኗል አዎ የትኛውን check ላድርገው ላክልኝና እ?
የቱን check ላድርገው ሁሉም check አድርግ። በቃ ለነገ መሰለኝ ይደርሳል። ዛሬ ነው።
አዎ ለነገሩ location check ላድርግልኝ
አዎ በ text order ኡን ላኩልን እና
አዎ ቁጥሩ አዎ accept ማታ ማታ accept ሲደረግ እ ነው የሚገባላቸው text ነው?
አሁን vendor ኦቹ አዎ vendor ኦቹ accept ሲያደርጉት text ይገባል ማታ
በቃ እንጂ ሁሉም ready ነው ማለት ነው። ገዝቷል።
በቃ ሁሉም complete ሆኖ ready ነው ማታ ሲደረግ እሺ።
ይመጣላቸዋል በቃ ይዛሉ ነገ እሺ፣ ይቀበላል እሺ አመሰግናለሁ። እሺ እሺ መልካም ቀን እም።